Hello hello፣ ወይ ምን ሆኖብክ ነው? አይሰማም?
ይሰማል ይሰማል።
ምን ሆኖብክ ነው?
ምግቡ እኔ ጋር wrap veggie wrap ነው የሚለው እና እነሱ ጋር የታዘዘው ሌላ ነው እና time ም የለኝም አልተሰጠኝም። ምግብ ቤት እሺ እንደገናኘኝ ይሄኛውን ደግሞ check አደርግልሃለሁ። መቀየሩን ተቀይሯል አልከኝም ማለት ነው።
እሺ ተገናኝሽ
ሄሎ
ሄሎ፣ ጤና ይስጥልኝ እንዴት ነሽ?
አለን ከ beU ነበር የምደውለው በመቶ ሁለት ሰማንያ አራት ሰማንያ ሁለት ምንድን ነበር የታዘዘው?
ም፣ veggie ሳንድዊች አይደል?
ቤጅዶች ነው ያዘዘቻቸው።
አዎ wrap ኡን ሳንድዊች አድርገው በመሀል ደግሞ መብራት ጠፋና እንትን ያለን ነው። ለዛ ነው የቆየበት።
ምን ያህል ደቂቃ ይጨርሳል ከዚህ በኋላ?
እ እ ምን ያህል ደቂቃ
እ ፍራይዙ ምናምን እኮ ነው የሚቆየው። ራት በኋላ እዛ ነው ሳንድዊቹ ወዲያው ነው የሚደርሰው። እ እ
ራት የለም? ራት የለም?
አዎ ላይ ካዘዘችው በኋላ ነው የጠፋውና
እና እየተሰራ አይደለም ወንድሜ።
የተሰራ ነው የተሰራ ነው። ስማ ግን እሺ እንደ ምን ያህል ደቂቃ ይጨርሳል?
እ አስር አስር እስከ አስራ አምስት አስራ አምስት ነገር እ አስራ አምስት ደቂቃ ከዚህ በኋላ እ
አይ ተውት በቃ እንደዛ ከሆነ አባት ኦኬ ይቀር አ- አስራ ከተመር ጠቃይ አዎ ተመሪዎቹን ወይኔ ላዋቸው ከሬስቶራንቱ
እኔ እንጃ እኔውም ባለሁበት ሁኔታ እንትን አይደለም ግን እኔ Really?
responsible ስለማልሆን እኔ እንጃ አዎ፣ እኔ አዎ።
አስራ አምስት ደቂቃ ከዚህ በኋላ እሺ እ እሺ እሺ